አቤት ታጨብጭብ ነበር የምንደውለው ጽጌ።
እሺ driver ኡ ይዞት ወጥቷል እና የ driver ቁጥር ልስጦት?
ዛሬ ነው ይዞት የወጣው አዎ ይዞት ወጥቷል ዛሬ።
ይኸውልሽ ትናንትናም ግን ደውሎልኝ ከዛ ወጥቷል ቦታውን ብሎ ነግሬው እ?
okay፣ እሺ ስላላመጣልኝ ነው ይዞ ከወጣ እሺ ያው ገባኝ።
ይደውልልኛል ብዬሽ አዎ፣ ትላንት ማታ ላይ ያስገብተንሎት ነበር ደውለን እና እም።
አሁን ላይ ደግሞ ይዞት እንደወጣ ነው ያሳወቀን። አሜር የሚባል driver ነው። ልስጦት ቁጥሩ ወይስ እሺ ስለዚህ ልጠብቀው ይደውልልኛል መደወል እኮ አዎ።
ትናንትናም ደውሎልኝ ነበር እቃው ስላልደረሰኝ ነው ሲደርስ ይደውልሎታል።
እሺ እናሳውቃለን እኛም። እሺ እሺ መልካም ቀን።